ሄሎ ሄሎ ጤና ይስጥልኝ። ሰማንያን ሰማንያ ስምንት ነው የደወሉት። ምን ልርዳ?
እንደምን አላችሁ?
ሰላም ነው?
እግዚአብሔር ይመስገን። ስለ አክሲዮን ሽያጭ ቴሌቪዥን ላይ አይቼ ዳግሜ ደውዬላችሁ ነበር።
ምን አለ?
አክሲዮ- አክሲዮን ሽያጭ
information ኡን ምን ላይ ቲቪ ላይ ነው ያዩት?
አ ቲቪ ላይ ነው ያየሁት።
Okay። የት አዲስ አበባ ኖት?
አ፣ አሁን አይደለሁም ግን እመጣለሁ አዲስ አበባ።
office መጥተው information መውሰድ የሚችሉበት አጋጣሚ ነዋል። በዚህ ሳምንት የት?
እ፣ ቦሌ ገርጂና ልደታ።
ቦሌ ገርጂ፣ ልደታ።
አ የተኛ ይመቾታል እርስዎ?
ኡ፣ ዝም ሩቅ ናቸው ግን ቦ- ቦሌ የት?
ቦሌ ሞይንኮን ያውቁታል?
ወይ እንኳን አውቀዋለሁ።
በቃ እዛ አካባቢ ዛሀብ ሆቴል አለ። ከዛሀብ ሆቴል ፊት ለፊት ወይም ደግሞ አዲስ አበባ ሲመጡ እርስዎ መምጣት ካልቻሉ እኔ የሽያጭ ሰራተኛ መላክ እችላለሁ፣ እ?
information እንዲነግሩ። እርስዎ እነሱ- ቢሮ መምጣት ካልቻሉ እ?
የሽያጭ ሰር- የሽያጭ ሰራተኛ መላክ እችላለሁ፣ እርስዎ ያሉበት ቦታ Okay፣ sales አዲስ አበባ ሲመጡ። አዎ ብሮሸሮችን ይዘው information ኡ እንዲያስረዱት እ፣ እንደዛ ማድረግ እንችላለን። በሳምንት ይመለሳሉ።
እ፣ በዛኛው ሳምንት መች? በዛኛው ሳምንት ላ- በአ- በዓል አለ። ማክሰኞ በዓል ነው፣ ግን እኔ ቅዳሜ እሑድ እመጣለሁ።
ቅዳሜ እሑድ ይመጣሉ።
አ በዛኛው ሳምንት ማለት ነው። ስለዚህ ቅዳሜ እናድርገው፣ እ?
ቅዳሜ እናድርገው።
ብቻ ቅዳሜ። አይ ቅዳሜ አይሆንም። ቅዳሜ መንገድ ላይ ነው።
መች?
ያኛው ቅዳሜ መንገድ ላይ ነኝ። እዛ አይ ቢሮውን ከነገርሽኝ እመጣለሁ።
አዎ ቢሮ ወይ ልደታ ወይ ገርጂና ቦሌ እርሱ አይ፣ የተመቹበት ቦሌ ነው የሚቀበለኝ። ሞይንኮ አካባቢ ነው ያልሽኝ?
ሞይንኮ አካባቢ።
እዛ ሲደርስ እደውላለሁ። አ።
እሺ መች ይመጣሉ እና ስሞትን ይንገሩኝ።
እ፣ ሰኞ ይመቸኛል። እኔ አሁን ቅዳሜ መንገድ ላይ ነኝ፣ እሑድ እዛው ነኝ። ሰኞም ያው ቀጣይ ሳምንት ሰኞ የ- ሰው የበዓሉ ማክሰኞ ዋዜማ አለ።
ሰኞ የበዓሉ ዋዜማ ማለት ነው። ይመቻል?
አዎ አለን።
ሰኞ የበዓሉ ዋዜማ።
እሺ ስሞትም አልበን ጸጋዬ ታደሰ ጸጋዬ።
ታደሰ።
እሺ እሺ፣ አቶ ጸጋዬ እደውልለታለሁ።
እሺ እንግዲህ አየሁት እኮ ባለፈው አይቼ ነው ሁላችሁ ጋር